ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወደው።
ሲቢዩ እና ቴሌብር ለ deposit አይሆኑም እንደ አሁን ላይ?
አዎ ትንሽ technical የሆነ ችግር ገጥሞን ነው። ምን ለማድረግ ነበር? deposit ለማድረግ ፈልገው ነው?
deposit ለማድረግ ፈልገን ነው።
እሺ አሁን በምነግሮት መሰረት deposit ማድረግ ይችላሉ።
እሺ
አሁን ወደ ምነግሮት ቁጥር እ ያስገቡና ደረሰኙን በቴሌግራም ይልኩልናል።
በእሺ እሺ እሺ
ቁጥሩ ልንገሩት አ ዜሮ ዘጠኝ ሰላሳ ሁለት
ዜሮ ዘጠኝ ሰላሳ ሁለት
ሰላሳ አምስት ሰላሳ አምስት አስራ ዘጠኝ አስራ ዘጠኝ ስልሳ ስድስት ስልሳ ስድስት እሺ ምን ፍትሐ አምላክ ማርጌ ይላ- ይባላል። ወደዚህ ቴ- ወደ ፍትሐ አምላክ ማርጌ ነው ስሙ።
እሺ ከዛ ወደዚህ ቴሌግራም የሚፈልጉትን የገንዘብ መጠን በቴሌብር deposit ያደርጉና ደረሰኙን በቴሌግራም ይልኩልናል። ከዛኛ እናስገባሉታለን ወደ ሁሉ ስፖርት account ኦት
እሺ ስ- ስሙ ማን ነበረ?
ፍትሐ አምላክ ማርጌ።
እሺ ከዛ ደረሰኙን ሙሉ ስሞትን እና ስልክ ቁጥሩን በቴሌግራም ይላኩልን። የቴሌግራማችን ቁጥር ደግሞ ያዙ
እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
እሺ አስራ ስድስት ሰላሳ ዜሮ ስድስት
እሺ